ከሰላማችሁ ነው የመጣው።
Hello
የመጣው
Hello
ሁሉ ስፖርት ነው እባክህ የምንነዳውት።
ከሰዓት system እናስተካክላለን ብላችሁ ነበር። እስካሁን ግን አልተስተካከለም።
እስከ ነገ ይጠብቁ ደንበኛችን።
አ- ነገ እስከ ስንት ሰዓት?
ሰዓቱን እርግጠኛ መሆን አንችልም፣ ግን እስከ ነገ ድረስ ይስተካከላል።
እንዴ በጣም ተቸገርን እኮ።
ያው እንግዲህ system update እያደረግን ስለሆነ መታገስ ይኖርቦታል።